Hello
Hello ወይ መሰረት ነኝ። ምን ልታዘዝ?
መሰረት ሀያት ሬስቶራንት order ማለት ነው።
እሺ
ችዙን ውሰድልኝ። customer ምን በይልኝ?
ዝናብ አይ እሷ ሌላ ቦታ ዝናብ እየዘነበ ስለነበረ ማለት ነው። ትንሽ ታገሽኝ፣ ያው እየመጣሁ ነው። አሁን ዝናቡ አባርቷል፣ እየመጣሁ ነው። ስለ አልፈልግም እ።
cancel አድርገው ደውያለሁ አለችኝ። ምንድን ነው የማደርገው?
Cancel። ስም ማን ነው?
ታሪኩ ነኝ። አስር ሺህ ችዙን እሺ እሺ አይ እኔ አስተላልፍልሃለሁ። ይሄንን ከአስር ደቂቃ በኋላ ደውልልኝ። እሺ
እሺ እደውልልሻለሁኝ። እሺ እሺ እሺ
እ።